hello ጤና ይስጥልን ቤተሰብ ጤና ይስጥልኝ።
ሰላም እንትን withdraw አድርጌ ነበርና ገንዘብ እሺ።
አልገባልኝ።
ቢሮ ዛሬ ነው።
አ
እሺ በዚህ በቤት ቤት ቁጥር ነው።
አ እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ። ስንት ብር ነበር? ይቅርታ ስድስት ሺህ ሀያ ዘጠኝ ነው።
እሺ። ይቅርታ አንድ ጊዜ እሺ። connection አስቸግር አሁን message ገባልኝ ደግሞ ገባልኝ message ነው።
ገባልህ?
አ okay እሺ።
ደርሶኝ እሺ።
ስድስት ሺህ ሀያ ዘጠኝ ብር አይደል?
አዎ
okay በጃፓንም በምንድን ነው የሞከርከው?
በ በጃፓ ነው የሞከርኩት።
ዛሬ ነው አይደል?
አዎ አሁን ነበር ያው ይገባልኝ ወደ ንግድ ባንክ account።
ኦኬ እሺ። እሺ መልካም ምሽት። እሺ